ጤና ይስጥልን Best Bet ዮናስ ነው የምንልቀው።
ያለቀ ጨዋታ ነበረ እንድትሄድልኝ
እሺ cashier ኮዱን ንገሩኝ።
አስራ አራት ሰላሳ አንድ አስራ አራት ሰላሳ አንድ ሀያ አስራ ስምንት
እሺ ጠብቁኝ መስመር ላይ እሺ
ይህ ትኬት lost ነው ደንበኛችን
እ lost ነው ይህ ትኬት በሶስት ጨዋታ lost ሆኗል እሺ እናመሰግናለን መልካም ቀን